Hello ጤና ይስጥልኝ ሊያንስ ኪችን ነው።
ስልክ text ላግብሽ
እሺ የሊያንስ ኪችንን ነው ወይስ ምን information ፈልገሽ ነው?
ስለ POS machine ከአሪፍ ፔ ነበር የምደውለው እና ስለ POS machine መረጃ እሺ ለሌላ ጊዜ አሁን እኔ ስላቆምኩኝ እዛ እ እንትን
ስልክ ቁጥር ሞባይል ስልክሽ ይሰጥኛል።
እንትን በይኝና ሰጥሻለሁ። እሱ እሺ ደውዪለታል።
እ አሁን መስጠት አይችሉም በዚህ መስመር ላይ ያለው።
ቆይ ወይም ማውጣት ደግሜ- አለብኛ።
እሺ ደውዬ አዘጋጁና ደውዬ- ደግሜ ልደውልሎት።
እሺ።
እሺ